ሄሎ ሄሎ፣ አቤት እንዴት ሰላም አለ።
ትላንትና ማለት ከትላንት ወደ ኦርደር አድርጌ ትላንትና ካንስል ሆኖ ነበረ ጆይን ስላልዳረግ ሰው ማለት ነው። የሰማሽ ነው
ጀሪ በሚል ነው ሄሎ።
ጀሪ በሚል አዎ
ኦኬ። ምን ያደረገ ነው? ቲማቲም
ድንች ናት ማለት ነው።
ቲማቲም ቲማቲም እና ድንች fail አለ ነው።
አዎ እሱ ተደርጓላ ሀያ አራት ሰዓት አልፎ
ቲማቲም እና ድንች ነው order ኡ አይደለ?
አዎ
አዎ ተመላሽ ይደረጋል። ብሩ ትንሽ ቁን ማሳውቅሎታለሁ፣ ይመለሳል።
መቼ?
እዚህ ብሮትን መልሳለን፣ ይጠብቁ።
እሺ
OK።
ሌላ order ማድረግ እችላለሁ አይደል?
ይቻላል፣ አዎ ችግር የለውም።
እሺ በቃ አመሰግናለሁ። ይሄኛው ቲማቲም ነው ግን አንድ አለ እኮ ኮምፕሌትድ የሆነ ግሩፕ። ኦኬ የቀኑ ይለያያል።
አዎ እሺ ሌላ ኦርደር አድርጉ ወስጃለሁ። ከዚህ ይቻላል።
ነበረ ነው ኦርደር ይሄኛው አድርጉ።
ይመለሳል።
እኛው ዛሬ ይመለሳል። ብሯ ወይ ድንች እና የቲማቲም እሺ አመሰግናለሁ።
ኦኬ። እሺ መልካም ቀን።
አሜን። እሺ